Ela ሄላ አካም ጅርቱ
ሰላም ነው?
እንዴት ነው? ሰላም ነው? አሁን
አለን ደህና አለን አለን። ከተለወን አገልግሎት ላይ
እ ከተለወን አገልግሎት ላይ ነን። ምን እናገዝ?
ምን ገንዘብ ነው የደረሰች?
አ ገንዘብ ነው ደረሰኝ።
አይ ማን ነው አላወቅኩም።
አይ ከተለወን አገልግሎት ነው። ከተለወን ተደውላችሁት ነበር እኮ እናንተ።
አዎ
እና ጥያቄ አላችሁ ወይስ
ምን ሌላ ጥያቄ?
አይ አንተ ያው የተለዊን አገልግሎት ደንበኛ ነህ ወይስ?
አዎ ነኝ። አዎ
እና እንዴት ለመጫወት ነው? እያሸነፍክ ነው ወይስ ጨዋታው እንዴት ነው?
ጨዋታው ምርት ነው።
አሪፍ ነው።
አዎ coin እየገዛ ነው።
አዎ እየገዛው ነው።
Okay ተጠቃሚ ማ- ተጠቃሚ ነው ማለት ነው።
ነኝ። አዎ ተጠቃሚ ነኝ።
እም፣ እሺ በቃ ጥያቄ ካለ ጠይቁኝ። ይሄ ስልክ ላይ ችግር የለውም።
እንዴ ሽልማት መቼ ነው የሚመጣው?
ሽልማት ይወጣል። አንተ ያው ፈተናው የምጠይቅ ነገር አለ አይደለ? እሱም በደንብ ከመ- አዎ።
ከመለስክ ያው ሽልማት መድረስ አይቀርም።
እሺ
እሺ እናመሰግናለን። እሺ
እሺ